ኢትዮጵያ የደንኛው በኩል ለመጽሐፍ
hello
ይሰማል ደንበኛው።
ይሰማል? እሺ እንትን draft machine የግርጊት እሺ
ቱቧ እያፈሰሰችበት ነው።
እሺ ደንበኛችን BGI ID ዎችን ወይ ደግሞ TIN number ኦችን ይንገሩኝና እ?
ልመዝግብሎት TIN number ወይ ደግሞ BGI ID የሚያውቁ ከሁለት አንዱ እ? እ?
BGI ID ወይ ደግሞ TIN number ከሁለት አንዱ የሚያውቁ ከሆነ ይንገሩኝና ልመዝግብሎት።
TIN number ልንገር ሶስት ዜሮ ዜሮ ዜሮ ሶስት ዜሮ ዜሮ አንድ? ሀያ ዘጠኝ
አንዴ መስመር ላይ ጠብቁኝ ደንበኛ።
እሺ እሺ እሺ
ደንበኛችን
ሶስት ዜሮ እሺ ሶስት ዜሮ ሀያ ዘጠኝ ሀያ ዘጠኝ ሀያ ሁለት ሀያ ሁለት ሰባት
ሰባት ዘጠና ሰባት ዘጠና ሰባት እባክዎስ መስመር ላይ ጠብቁኝ ሊሎት እሺ
ድጋሜ ልንገሮት ደንበኛችን የነገሩኝን ቢጀቲ በሱ ማግኘት አልቻልኩም።
እሺ ሶስት ዜሮ ሀያ አ- ዘጠኝ ሀያ ሁለት ሰባ አ- ዘጠኝ ሰባት ሰባት ሰባት ሰባ ዘጠኝ
ሀያ ሁለት ሰባት
ሰባ ዘጠኝ
እሺ፣ ላስተካክለው አንዴ
እሺ ሰባት ሰባ ዘጠኝ ነው አይደል? ደስታ መጨረሻው ሰባት ሰባ ዘጠኝ ነው አይደል? TIN number ኡ TIN number ዘጠና ሰባት ሰባት ዘጠና ሰባት ሰባት ዘጠና ሰባት ነው አይደል? መጨረሻው ዘጠና ሰባት ነው ሰባ ዘጠኝ hello ይሰማል ደንበኛችን ምን አሉ?
ሰ- ሰባት ዘጠና ሰባት
ሰባት ዘጠና ሰባት አ አዎ፣ ድ- በዚህም ራሱ ላገኘው አልቻልኩም። ዜ- ሶስት ዜሮ ሀያ ዘጠኝ ሀያ ሁለት ሰባት ዘጠና ሰባት አ ሰማኝ ሲሳይ ይላል።
ሊመጣልኝ አልቻለም። ወይስ ወይ ደግሞ ስልክ ቁጥር ይንገሩኝ።
አ ስልኩን እንኳን አላስታውሰው። እሺ ዜሮ ዘጠኝ አስራ አንድ
አስራ አንድ
አስራ አራት
አስራ አራት ሀምሳ ስምንት ሀያ ስድስት ሀምሳ ስምንት ሀያ ስድስት
መስመር ላይ ነው ደንበኛችን።
አ አ መስመር ላይ ስለቆየሁት ይቅርታ።
አረ ችግር የለም።
በዚህም እየመጣልኝ አይደለም። ምናልባት BGI የተመዘገቡበት ቁጥር ሌላ ይሆን?
አረ በዚሁ ነው ወይም መልሼ ልደውል እንትኑ ካርዱን ሊያውና የእናንተን ካርድ ላይ
ካርድ ላይ ሳይሆን ወይ SMS የተላከሉት ካለ BGI አይ እሱን እኔ ጋር አልተላከም። የእናንተ ካርድ ግን አለኝ።
ላይ ነው ደንበኛችን።
አ አ አ
በደወሉ ስልክ check ላድርግሎት አንዴ።
በደ- በዚህ በደወልኩት አዎ አይ በደወልኩትማ አልተመዘገበም።
አይ ደንበኛችን በደወሉ ስልክ ግን ተመዝግቧል። እኔ system ላይ እንደሚያሳየኝ ከሆነ አሬጎና ሬስቶራንት ነው የሚለው።
እ? አይ እሱ አይደለም እሱ አይደለም የድርጅቱ ስም ምንድን ነው የሚባለው?
እ? እዚህ እ፣ ሰማኝ ሳ- በማርኮም ባርና ሬስቶራንት ነው የሚለው።
ባርኮን ማር- ባርና ሬስቶራንት።
አ
እሺ የእርስዎ ስም ማን ልበል?
ግርማ
ግርማ ማን?
ትእዛዙ
በደወሉ ስልክ ለመዝገብ?
አዎ እንትኑን ቅሬታውን አ አዎ።
አ
እሺ አድራሻ የት አካባቢ?
ግር- ቄራ ቄራ ቶታሉ ጎን ላይ
የራስ ሆታል ጎን ላይ አ እ፣ ራሱ ማሽኑ ምንድን ነው የሆነቦት?
እ፣ ያፈሳል ቱቦ ፈሳ።
ቱቦ ቱቦ ስር የሆነ ቱቦዎቹ ላይ የሆነች እ፣ እንትን ነገር አለች angle ነገር አላት
መገጣጠሚያው ጋር ነው የሚያልቅ?
መገጣጠሚያዋ አዎ መገጣጠሚያዋ ላይ ያፈሳል
ደንበኛችን ይቅርታ እንዴ ድጋሜ TIN number ኦትን ይንገሩኝ እስኪ።
ዜሮ ዜሮ ሶስት ዜሮዎች ማለት ነው እሺ
ሀያ ዘጠኝ
ሀያ ዘጠኝ ሀያ ሁለት ሀያ ሁለት ሰባት
ሰባት ዘጠና ሰባት
አሁን እ?
ነንበሩን በቁጥሩ ማግኘት ስላልቻልኩኝ በአድራሻ መዝግቤ ወደ ጥገና ክፍል አስተላልፍልዎታለሁ።
እሺ እሺ እሺ አመሰግናለሁ እሺ ደንበኛችን ሌላ ምረዳት ነገር አለ?
በቃ
ሌላ ምረዳት ነገር አለ ደንበኛ?
አይ በቃ በቃ ጨርሻለሁ እሺ ደንበኛ አመሰግናለሁ አመሰግናለን። አገልግሎት ላይ እሺ።
ሀሳብና አስተያየት ደግሞ ድምጽ ዋለ አስቀምጡልን መልካም ቀን ይሁንልን።
እሺ